Hello
hello አቤት ኢትዮችትን ግልጽ ነው።
እንትን ነበረ ዛሬ የሆነ ትእዛዝ ነበረ እሺ
ዛሬ ይወጣላቸው ብዬ ነበረ። ምን እስካሁን እንትን ያለኝ ነገር የለም። ምን የተለወጠ ነገር አለ እንዴ?
መቼ ነው የተደወለልህ?
አይ ባለፈው እንዲገባልሃል ተብዬ ከዚህ ከአቅራቢያ ካለው ማዕከል ተነግሮኝ ነበር። ሐሙስ ይገባልሃል ተብዬ አደውልለታል ታዲያ ዛሬ እሱ መሰለኝ።
ደውለለታል ዛሬ እሱ
አይ ትላንት ነው እንትን ያልኩት። እስኪ ጠብቅ ሊደውሉልህ ይችላል ምለኝ። ላይ- ምናልባት እናንተ ጋር በቂ መረጃ ካለ ብዬ ነው።
ምንድን ነው እዛ አካባቢ የኛ ተወካይ ስላለ ጠጪዎቹ የሚደርሱበት ቀን በሱ በኩል ነው መረጃ የሚደርስ። ቅሬታ በሱ ጋር ነው ሲኖር ነው ያለው።
ወደ እኛ የምደውለው እኮ አይ በቃ ምናልባት እናንተ ጋር መረጃ ካለ ብዬ ነው።
ቅሬታ ቅሬታ ሲኖር ወደ እኛ አይ፣ መደወል ትችላለህ። ግን መረጃ በሱ በኩልም ስለሚታገኝ ለሱ ነው ቅድሚያ መጀመሪያ መደወል ያለብህ።
እሺ እሺ መልካም